ሄሎ ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሰላም ነው?
ሰላም ነው ይመስገን። ሉሲ ኢንሹራንስ ነዋ።
በት- በትክክል አ
እሺ፣ እኔ ከ WePlus Solution ነው የምደውለው።
እሺ እሺ ባለፈ መጥቼ ነበር እና
okay okay We So- We Solution ምናምን አዎ WePlus ኦ፣ አዎ፣ okay WePlus WePlus Solution አ በትክክል አ አዎ፣ እና register አድርገ ነበረ ብቻ ግን ያላለቀ ነገር ስላለ እሺ እዚህ ኦንላይን ላይ እያሳየን አይደለም እና እሺ WePlus Solution provider ምለውን አፋውርደክ ነበር አይደለ?
አ አ download አሁን አድርጋለሁ። አ።
ያላለቀውን ነገር ሙሉ እንድታደርገው ነው።
ምን ምን ይቀራል?
እንደገና check እንድታደርግ
okay okay ገብቼ check ላድርገው።
አዎ። እና upload document ምለውን ምናልባት የእኛን ID ካላነሳን ያንተን መታወቂያ ታነሳለህ ማለት ነው።
okay የኔ መታወቂያ እዛ ላይ አዎ።
okay ባለፈው ግን የእናንተ ማታወቂያ ነው ኦኬ፣ አድርጌ አንስቼ ከዛ ነበር download አይደል?
አደረኩት። አ እናንተ download አደረኩትና እንትኑ application ኡ መጣ።
እ ከዛ እሱ ከወጣ በኋላ form ነገር ሞላ ነው።
እም፣ ከዛ መጨረሻ ላይ የሆነ እንትኑ መጣልኝ። ከዛ በኋላ እንትኑ account ራሱ okay ነው አይደለ?
አ okay። account ኡ መጥቷል። account ኡ ከመጣ መጥቷል፣ አዎ።
እሺ፣ በቃ።
register ሆኗል። ከዛ የሆነ ስ- ውስጥ ሲገባ የ account ኡን new new balance ምናምን አዎ፣ የብዙ አዎ፣ register- አዎ፣ እንደሱ እሱ- እሱ ነው ይመጣል።
ይመጣል። አ።
okay። ስለዚህ በቃ register ሆኗል ማለት ነው። እዚህ ስላሳ- ስላላሳየን ነበረ አ እስ- እንደዛ ነው። እኔ ጋር ግን ቆይ እስኪ ልግባ
እ?
ቆይ እስኪ ልግባ ነው። hello hello አዎ በቃ ወይ ድጋሚ check አድርግ፣ እኛም እዚህ እናያለን።
bye በቃ እሺ እሺ እሺ እና እሺ እሺ እሺ። እና ሌሎች አገልግሎቶችን መጠቀም ከፈለግ WePlus WePlus solution provider ምንድን ነው user የምለውን ተጠቅመ አ ሌሎች አገልግሎቶችን መጠቀም ትችላለህ። ከ Play Store ማውረድ ትችላለህ። አሁን የትኛውም application አችን Play Store ላይ ስላለ አ አዎ። እና ያው ሌላ ጥያቄ አስተያየት ምናምን ካለ መደወል ይቻላል። እዚህ ቁጥር እሺ በቃ ይሄ እናንተ ቢሮ ስልክ ነው?
አዎ አዎ፣ የቢሮ ስልክ
okay እሺ እሺ thank you ናት።
እሺ፣ መልካም ቀን።
ቻው